Good morning, Capital Spa Zufan speaking. How may I assist you, please?
ሰላም ሰላም ጤና ይስጥልኝ።
spa ና sauna ፈልገን ነበር እና ማሳጅ
ስቲም ሳውና እና ማሳጅ አዎ፣ ይቻላል። ለመቼ ነበር?
ከ- ለዛሬ ከሰዓት ከሰዓት ስንት ሰዓት ላይ ነው የሚገቡት?
ከአንድ ሰዓት ለምናምን በኋላ ከምሳ በኋላ
ከሰባት ሰዓት በኋላ።
አዎ።
እሺ አ፣ ከዛ በፊት የለም።
ስንት ሰዓት ላይ ነው የፈለጉት እነ- እርሱ?
ከአንድ ሰዓት በኋላ
ስድስት ተኩል ላይ።
ምናምን አዎ።
እሺ ስቲም ሳውና ምን ያህል ሰዓት ነው የሚጠቀሙት?
ያለውኩ አይ፣ ለስቲሙ ቀጠሮ ስለማንወስድ ለማሳጁ ግን ቀጠሮ መውሰድ አለብን። ለዛ ነው።
ኦኬ እኮ ስወጣ ነው አይደል? ዝሮ ዝሮ ከስፓ ስወጣ አዎ፣ ግን ቀጠሮ መያዝ አለበት ሰዓቱ ኤግዛክት።
እሺ ል- ወይ ልመጣ ሲል ልደውልሽ፣ እንደዛ ከሆነ ወይ ደግሞ ይቻላል። እሺ ከዛ እ፣ እስከምገባ ምናምን የ- እንትን book ባለው ታደርግልኛለሽ።
ክፍተት አዎ።
አዎ፣ እሺ እንትን price ስንት ነው
steam sauna እና ጃኩዚ አንድ ሺህ አምስት መቶ ብር
individually?
ያው ነው። steam ብቻ እሺ የሚጠቀመው አንድ ሺህ አምስት መቶ ብር ነው።
okay massage ስ?
normal አዎ።
Swedish massage ሁለት ሺህ ሁለት መቶ ሀምሳ ብር።
እሺ thank you በቃ እደውልልሻለሁ ልመጣ ስል እሺ እሺ